Hello ነኝ።
ጤና ይስጥልኝ።
አቤት።
ከ BGS የሆነ እንትን order ነኝ የተቀበልኩት እሺ እና የቱ ነበረ ከረሩ ደውሎ cancel አድርጌዋለሁ እኔ ከበርገር ቤት ነው የምፈልገው ከዛ አልነበረ እና cancel አድርጌዋለሁ እንዳትሄድ አለኝ።
እሺ ንገረኝ። order number እ
order number ኡ
order number ኡ አርባ አንድ ሀያ ሶስት እዛ አርባ ደግሞ አንድ ሀያ ሶስት አዎ እዛ ደግሞ ስደውልላቸው ምግቡ ተሰርተዋል፣ እንዴት cancel ይለዋል? ተሰርተዋል ምናምን አሉ፣ ወጥተዋል አሉ።
ማን እ፣ ስደውልላቸው እዛ BGS ኦች?
ሬስቶራንት BGS customer እናናገርና
እሺ እኔ እደውልልሃለሁ እነግርሃለሁ። እሺ ያናግሩ። እሺ ቻው።